Hello
ጤና ይስጥልኝ።
ሰላም ጤና ይስጥልን። Best Bet።
አዎ፣ ትኬት check ለማድረግ ፈልጌ ነው።
እሺ ካርቴላህን ትነግረኛለህ?
አስራ ሁለት ሰማንያ ሁለት
አስራ ሁለት ሰማንያ ሁለት
ሀያ ሁለት ሀያ ሁለት ሰባ አራት
እሺ እሺ። አራት ጨዋታ ወጥቶብሃል። እሺ check አድርገው። አራት ጨዋታ ወድቆብሃል። check ማድረግ ትችላለህ። እሺ
አመሰግናለሁ።
እናመሰግናለን። እሺ መልካም ቀን አሳ